Hello ጤና ይስጥልኝ ቤተሰቤት
እንትን ነበር እንዲለቀቅ ፈልጌ
እሺ ምንድን ነበር
አልተለቀቀም። የባለፈው የቅዳሜ ጨዋታ እና እያሳየኝ አይደለም።
ትኬት ነው
ትኬት አዎ።
እሺ አንዴ ጠብቀኝ እሺ
አቤት በጣም ምን ነበር?
እንዲለቀቅ ፈልጌ ነበር።
እሺ cashier ኮዷን ትነግረኛለህ?
አስር አርባ ስምንት አስር አርባ ስምንት አርባ አንድ ሀያ ስምንት አርባ አንድ ሀያ ስምንት lost ነው። እሺ
እ?
lost ነው። አላጫውተውትባል።
አይ እሺ እሺ፣ መልካም ቀን።
እሺ።